Hello ጤና ይስጥልን። ዋሽንግተን የህክምና ማዕከል ሰላም እንዴት አመሸሽ?
ሰላም።
emergency service በ ENT ትሰጣላችሁ እንዴ?
እስኪ አንድ ጊዜ reception ስጥስጥሽ
እሺ ዜሮ ዘጠኝ ሰማንያ ስምንት
በ- እንትን ተይዟል ይላል እሱ።
እስኪ አንድ ጊዜ ሞክሬ የምንድን ነው ያልሽኝ? የ NP አዎ ENT ምንድን ነው NP? ይቅርታ የጤና ባለሙያ ስላለ ከአንገት በላይ ከአንገት በላይ ህክምና።
ENT ነው ያልሽኝ?
አዎ ENT የአንገት በላይ specialist የለንም ማታ። ያው ሌላ normal ዶክተር የሚያ- የሚያይሽ ከሆ- የሚያይሽ ከሆነ
Okay እንጂ አንገት ከአንገት በላይ የለንም አሁን።
እሺ እሺ